ጤና ይስጥልኝ ሄሎ ቪዛ ጊዜ ነኝ የባኩትን ምን አይነት የጉዞ መረጃ ልስጠው? ጤና ይስጥልኝ
አብሮ ይስጥልን።
የት ሀገር መረጃ ልስጥ ደንበኛችን? ምን አሉኝ?
እንደዚህ ልጅ ማለት ነው እንግዲህ
ድምፆት አይሰማም ደንበኛችን፣ ይቅርታ።
በእንግሊዝ አሉ ለመሄድ ማለት ነው።
እንግሊዝ እሺ። በምን ቪዛ
ማለት በምን ቪዛ ነው? ለምንድን ነው መሄድ የፈለጉት? ለትምህርት ነው? ለስራ ነው?